ራሄል ነኝ። በኮ የምንረዳው
ምልረዳው ምልረዳው ተውና ራሱ መልሰበት ምልረዳ
ምን አልከኝ?
ምን አልከኝ?
ሄሎ ኦዬ ምን አልከኝ?
ማታም አይ ምልርዳት ብለሽ ብሬም አይ እስካሁን ድረስ አልገባልኝም እ ምን ምን ነበረ? እኔ ምን አይደለም ነበረ?
ያወራው አክቹሊ ትናንት ግን ምን ነበረ ኬዝ አንቺ አይደለሽም ግን አንቺ የምትሰሪበት ተ- አይ ተቋም ውስጥ ነው።
እሺ ምን ነበረ ጉዳዩ?
ጉዳዩ ቻፓ ብር ወስዶ እስካሁን ድረስ አልመለሰልኝም። አንድ ሺህ
deposit አድርገህ ልከህልን አዎ።
ነበረ ቴሌግራም ላይ?
አዎ። አዎ ልኬ ሁሉ ነገር አልጌ ያለኝ ጠብቃሉኝ። እስከ መች ድረስ ነው የምጠብቀው? እኔ
system እያስቸገረ ስለሆነ ነው እኮ ለዛ ነው system ምንድን ነው የሚያስቸግረው? አይ ይሄ የሚደርስ ነገር ነው።
እ
አይ አይ ከግለሰብ ጋር ችግር ካልሆነ በስተቀር እ፣ system እንዴት ነው የሚያስቸግረው? ያን አለ
ከግለሰብ ጋር ችግር ማለት ያንተ ብቻ እኮ አይደለም፣ የብዙ ሰው transaction አየር ላይ ነው ያለው። ለዛ ነው እያሳወቅናቸው ነው። አሁን ላይ አሁን- እየሰጡ ስለሆነ ይስተካከላል። የሁላችሁንም መች
Hello መች መች መች ዛሬ
እኮ አይ ትላንትና ነበረ ነው ዛ- አይ ትላንትና ነገ ተባልኩልኝ ዛሬ አሁን እስቲ እኮ ዛሬ check አድርገኝ ይስተካከላል። check አደርግልሃለሁ። እሺ አንዴ hi በለኝ እና ታዘጋው ስልኩን ቴሌግራም ምን ላይ?
ላይ በለኝ።
ቴሌግራም ላይ አዎ አዎ አይ እሺ። አይ መያሱ ማን እንዲያ